ይስጥልኝ አባኮት ምን ላድርገው?
አሎ አቤት ጤና ይስጥልኝ አባኮት ምን ላድርገው?
ቴሌቪዥን እንደምን ናችሁ? ሰላም ናችሁ?
እግዚአብሔር ይመስገን።
ይኸውልሽ እንትን ላፕቶፕ ስልክ የሚል ሽልማት መጥቶ ነበር። እንድሪስ አደም መሀመድ ይላል በዚህ ሙሴ በዚህ ሲል ማለት ነው።
አዎ
ለምን ደውላችሁ አላስተናገራችሁኝም?
ምን አለ?
ላፕቶፕ ስልክ እና የአየር ሰዓት የሚል ሽልማት ማለት ነው።
ሄሎ